ሄሎ ጤና ይስጥልን ቤተሰብ ሄሎ
ሄሎ ጤና ይስጥልን ቤተሰብ
ፈትልን እንትን በስቲ ቤት
እሺ
ትላንትና አልገባም። ሁለት ጊዜ አስራ አስር ሴት ዊዝድሮ አድርገህ ነው
እ ዊዝድሮ አድርገህ ነው ወጪ ያዘክ ነው
ይህ ስልክ ነው።
እሺ check ላድርግልህ አንዴ መስመር ላይ ጠብቀኝ
እሺ
ትናንት ማታ ነው
አ አ እስከ ሶስት ጊዜ ሞክርኩ።
አስር ሺህ ነው አይደለ
እ አስር ሺህ ነው ያልከኝ
አስር ሺህ አ እንደገና አስር ሺህ አምስት ሺህ እንደዛ መሰለኝ እስከ ሶስት ጊዜ ነበር።
ሄሎ አንድ ጊዜ ይጠብቀኝ እሺ አባ
እሺ እሺ
እሺ የቴሌ ብር ቁጥር የደወልክበት ነው
እሺ የቴሌ ብር ቁጥር
የተለብር ቁጥር እ
ልደውል አይ በቃ ተውሽ አግኝቼዋለሁ ይሄ ነው እኮ እሺ እሺ የለጠፉት።
አስር ሺህ አምስት ሺህ ነው አይደል
አዎ አስር ሺህ አንድ አንድ ጊዜ ነው ወይም ሁለት ጊዜ
ሁለት ጊዜ
አ እና አምስት ሺህ እሺ ሀያ አምስት ሺህ ነው።
እሺ አስራ አምስት ሺህ ብር ገብቶልሃል አስር ሺህ ተመልሷል እሺ ወደ ቤት ቤት ድጋሜ ይዘዘው እሺ፣ እሺ መልካም ቀን ስለደወልክ እናመሰግናለን እሺ እሺ